ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ወደዎት?
አሁን ደውዬ ነበር እና እሺ
እንትን transfer ማድረግበት ስልክ ነበረ የሚገባበት account ማለት ነው።
እም
እና የሚልክበት የሚልክበት ግን በሌላ ቴሌግራም ነው የሚልከው። ችግር አለ?
ማለት አልገባኝም።
ቴሌ- ቴሌ ብሩ የራሱ account ነው፣ ያው የሁሉ ስፖርት account ኡ ማለት ነው።
እሺ
የሚልከው ግን በሌላ ሰው ቴሌግራም ነው የሚልክለት።
ችግር የለው ችግር የለው።
ችግር የለውም።
withdraw ነው deposit ነው?
deposit ነው የሚያደርገው።
deposit ከሆነ screenshot ኡን እና የቴሌ የማን ሁሉ ስፖርት ቢጠቀሙበትን ስልክ ቁጥር ስም የእርስዎን ስምና ስልክ አንድ ላይ አድርገው ይላኩልን።
በቃ እሺ።
እሺ መልካም ቀን።